ጤና ይስጥልን ቤስት ቤት ቤቲ ነው የምንረዳው።
ሰላም ናቸው።
እግዚአብሔር ይመስገን።
ማታ አንድ አስር ሺህ ወጪ ያዝዤ ነበር።
እሺ አልገባ ለ approve ፈልጌ ነበር። approval ይፈልጋል አለኝ።
በዚህ ስልክ ነው።
አ እሺ አንድ ደቂቃ ጠብቀኝ፣ check ላድርገው። እሺ hello አቤት።
አስር ሺህ ብር ወደ ቴሌብር account አስር ሰባ ዘጠኝ ሰባ ዘጠኝ ሀያ አራት ትክክል።
እሺ confirm አድርጌልሃለሁ። ገብቶልሃል። check አድርገው።
እሺ ስለ ደወል እናመሰግናለን። መልካም ቀን።
አመሰግናለሁ። እሺ እሺ።